ጤና ይስጥልኝ አርፍቤ ረዴት ነኝ በኩም ልርዶ
ብሪ ደበድን ጠማቴ ብሪዳ አሪፌት ረቃና ነገር ይችላሉ ደንበኛችን
አሁን ብር ስራ ስራ ገለ ብር ከሌ ብር
እሺ ወደ ማን ነው ወደ ኬን አዲስ ነበር ኬንን ለመጫወት እ የሰማኝ ይችሉ ሄሎ